ሄሎ ወይ አቤት
አሁን ደውዬ ነበረ።
እኮ አምቡላንስ ያሉኝ ነው።
አዎ አምቡላንሱ patient ኡ በማሽን የሚታገዝ ስለሆነ ባለሙያ አብሮ መምጣት ብሎናል።
ይመጣሉ፣ ችግር የለውም። ነርስ አብሮ ይመጣል።
አብሮት ይመጣል፣ አዎ ወይ አሁን ስልካችሁን ላስተላልፍ ነው።
እ ይደውላል።
ይደውላሉ። እሺ አዎ ወይ ታገሱ። አንዴ በዚሁ ስልክ ልደውል ወይስ መጨረሻው ሰላሳ አምስት ግቡ?
በዚሁ ስልክ ደውይ።
እሺ
እሺ